Hello እንትን በሽ በዚሁ ስልክ ቁጥር አዲስ ለመክፈት ነበር እምቢ አለኝ።
ምንድን ነው የሚል ለመክፈት ስትሞክር ለ- ተከፍቶበታል ምናምን ይለኛል።
ግን በዚህ account አልከፈትክም?
አ
እሱ ጋር check ላድርግልህ። መስመር ላይ ጠብቀኝ።
እሺ
አዎ ተከፍቷል። በዚህ account
ተከፍቶበታል። አ?
አዎ፣ አዎ።
እሺ password ኡን ምናምን እንትን ማለት እችላለሁ? አዲስ password ረስተኻል?
አ እሺ forget አስታውሽ- password በለው። ስልክህን ዘጠኝ ብለህ ታስገባና login ዘጠኝ በሚለው ነው ብለህ።
የሚገባው። እሺ login ትለውና ስልክህን ዘጠኝ ብለህ ታስገባለህ።
እሺ ቀጥለህ forget password ስትለው SMS ይደርሳል። እሷን copy paste አድርጋትና ኮዱን አስገባው። እሺ
እሺ አመሰግናለሁ።
እሺ፣ መልካም ምሽት። እሺ